ጤና ይስጥልኝ ከአሪፍ ቤት ነው የምደውልልዎት።
አቤት ከአሪፍ ቤት ነው የምደውልልዎት ደንበኛችን።
እሺ እሺ
ቅድም በሰጡን ቁጥር ቴሌግራም ላይ መልእክት ልንልክልዎት ሞክረን የቴሌግራም account እንደሌለው ነው ቁጥሩ የሚያሳየን።
አይ አለው ግን ምናልባት ያው ከቆይታ ብዛት እንትን ካለ ነው ወይ ሌላ account ልስጥሽ?
ይቻላል። አዎ ሌላ ቁጥር ይስጡንና
እ?
ሌላ ሌላ ቁጥር ሰጥተውን እዛ ላይ ከአሪፍ ቤት መሆናችን የሚገልጽ መልእክት ላክልዎት።
ወይ ደግሞ እንደዚህ ላ እ? እ? እንደዚህ ላርጋ account ኡን ነገ ልክፈተውና ራሱ ስላለ ማለት ነው።
እሺ
እ፣ ከዛ መልሼ ልደውልሽ በዚህ ስልክ።
እሺ account ኡን ከከፈቱት እርስዎ ሊልኩልን የሚችሉ ከሆነ የቴሌግራም ቁጥራችንን ስጡት።
አረ normal ደውዬ አንቺ ማግኘት አይችልም። normally ማለት ነው ማሳወቅ አልችልም እንዲላክልኝ ከፍቼው ይችላል።
ማለት ነው።
እሺ ይቻላል?
እንደዛም ይቻላል ይቻላል።
እሺ እሺ፣ እንደዛ ላርግሽ። እሺ፣ አመሰግናለሁ።
እሺ መልካም ምሽት